ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
withdraw አልነበረኝ አስር ሺህ አስራ አምስት ሺህ እና ሶስት መቶ ብር
እሺ፣ በዚህ ስልክ ነው?
አዎ እዚህ ስልክ አሁን ሶስት መቶም confirm እያደረገ ነው። ምንድን ነው ትንንሽ ብሮችን
አዎ limit ኡን ሲያልፍ ስለሆነ ነው። ችግር የለም። አሁን confirm አድርጉት።
በቃ መስመር ላይ እሺ፣ ጠብቁ።
እሺ፣ እሺ ሄሎ ሄሎ ሌላው check እያደረጉት ነው። እሺ፣ አዎ፣ አንድ እሺ፣ መስመር እሺ።
ጠብቁ።
እሺ እሺ thank you።
ሄሎ ሄሎ ሄሎ ይቅርታ። እሺ፣ ኔትወርክ ትንሽ ስላዘገየ።
okay stuck አድርጎ ነው አዎ እኮ አዎ፣ ጸጥ ላይ ነው እኮ እሺ፣ ይቅርታ።
የእንትና ሩባቢ አሌክስ እና ወደዛ እና መች ለመድረስ እኮ አሁን ደርሰን ነበር እንዴ? አዋ እንትን እዛም ፍርድ ቤትም ቼክ እናደርጋለን። ሄሎ ሄሎ ሄሎ ቴክስት አቤት።
ገባሉት? አሁን አልገባም።
እሺ፣ ሲገባሉት ይነግሩኛል።
okay፣ አዎ አሁን ገብቷል ገባ።
ገብቷል። አሁን አሁን አንደኛው አለ
እሺ፣ system ኡ ትንሽ stuck አድርጎ ነው። እሺ፣ ይቅርታ። ቆየሁ።
እሺ እሺ ገቡ ሶስቱ።
ገብቷል መሰለኝ።
እሺ።
ችግር አልኩሽ። እሺ መልካም ቀን።
እሺ።